ዋለው በዳስ ተለይተሻበሽ በነደደው ፀሐይ ጤዛዬ ከበበሽ ክውባለው በዳስ ተለይተሻበሽ በነደደው ፀሐይ ጤዛዬ ከበበሽ የፈካ አበባ ነሽ የኑጥ አበባ ነሽ ዛሬም ላይ ናት ነሽ የፈካ አበባ ነሽ የኑጥ አበባ ነሽ ዛሬም ላይ አዲስ ነሽ የደጋውን ንፋስ ሰጥተሽ አሳልፈሽ የቆላውን ንፋስ ዘመሽ አሳልፈሽ ትታያለሽ ዛሬም ከዚህ ሁሉ ተርፈሽ ትታያለሽ ዛሬም ከዚህ አልፈሽ ተርፈሽ አምላክ ከመከራ አንቺን ሲጋርድ ከሐምሌው በረዶ ከጥቅምቱ ብርድ ያጠፍሻል ሁሌም ከግንቦት ንዳድ ያወጣሻል ሁሌም ከግንቦት ንዳድ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ የሸዋው የወሎ የሚገናኝባት ከትግራይ ተሳፍረው መጥተው የሚያርፉባት ከጎንደር ከጎጃም ጎራ የሚሉባት ከአርሲ ከአርባ ምንጭ ሁሌ የሚመጡባት ከበስተ ሰሜን ጭነው ቢመጡ ከበስተ ምስራቅ ጭነው ቢመጡ ከየዳርቻው ጭነው ቢመጡ ማኑ ባንቺስ ላይ ጸጉረ ልውጡ ማኑ ባንቺስ ላይ ጸጉረ ልውጡ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ባለው በጋ ተለይተሻበሽ በነደደ ፀሐይ ጤዛዬ ከበበሽ ክው ባለው በጋ ተለይተሻበሽ በነደደ ፀሐይ ጤዛዬ ከበበሽ የፍካ አበባ ነሽ እንቡጥ አበባ ነሽ ዛሬም ላይ ነሽ የፍካ አበባ ነሽ እንቡጥ አበባ ነሽ ዛሬም ላይ አዲስ ነሽ ወገን ከየቦታው መጥቶ ያርፍብሻል። ሁሉም እንደ ሙያው ሰርቶ ያድርብሻል። ከጓዳሽ ተቃምሰው በልቶ ያድሩብሻል። አንቺስ መስተንግዶ መች ይጎድልብሻል? የአንድነቱ ክብር ዛሬም ይበላብሽ። በአብሮ መኖር ተስፋ እንሰብሰብብሽ አሁንም መላልሰን እንደሰትብሽ ዓለምና ተክላን ደግመን እንብሽ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ሲዳሞ ወለጋው መድረሻ የሚላት ከጅማ ከመቶም ከተፍ የሚሉባት ከባሌ ከሐረር ገብተው የሚያድሩባት የአፍሪካ መዲናን አድርጎ ያጸና የደቡብ ልጆች የታችኞቹ የምዕራብ ልጆች የዳረኞቹ የአበሻ ዘሮች ወገንተኞቹ ባንቺ ይጣሉ ወሰንተኞቹ ባንቺ ይጣሉ ወሰንተኞቹ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋ ጮራይቱ የታየሽ ለ